ጤና ይስጥልን አርሴማ አባላል ነው የምመርጠው።
ጤና ይስጥልኝ። እንትን application ኑን አውርጄ I think ከዚህ በፊት account ነበረኝ እና app እንዳልቸው ነበር so I reinstall the app and login ለማድረግ እንትን እያልኩኝ ነው እና like verification error እያለኝ ነበረ ስልኬን ሳስገባ።
okay፣ የምን ባለሙያ ኖት ወይስ ቀጣሪ ኖት?
ቀጣሪ ነው okay፣ የምን ባለሙያ ፈልገው ነበረ?
actually app ኡን እንዲከፍትልኝ ነው ያው ለጊዜው የፈለግኩት cleaner ነው፣ ግን አሁን app ኡን መክፈት የፈለግኩት ስናት አሁን ፈልጌ አይደለም okay፣ ለሌላ ቀን እንዲጠቅሙት ብለው ነው።
ለሌላ ግን አሁን እንደዛ ነው።
መልካም እሺ፣ ምንድን ነው ኮድ ነው አልክም ያለውት?
so verification እንትን እንዳይመጣልኝ እዛ ላይ ያስገባሁት ስልክ ቁጥርን ከዛ verifying you're not a robot load load ያደረግና ከዛ በኋላ verification error ይላል።
okay፣ code አይልክም ማለት ነው።
I guess አሁ ኮድ እየላከ አይደለም።
መልካም እሺ፣ እስቲ ድጋሚ application ኑን አጥፍተው ድጋሚ ሞክሩትና እ ምናልባት እ በ data ነው ወይም በዋይፋይ ነው የሚጠቀሙት?
አዎ በ data ነው የምጠቀመው እኔ።
መልካም እሺ። እሺ ድጋሚ አጥፍተው ድጋሚ ሞክሩትና መልሰው ይደውሉልን።
እሺ እሺ፣ thank you።
መልካም ቀን።